ሴሚስተር ላይ ጉዳይ አልማትም ደርሶ ሴሚስተር ላይ ጉዳዩን ነው የደወሉት። ጉዳዩን ነው የደወሉት።
አዎ እንትን ማለት ከዚህ በፊት ተመዝግቤ ነበር እናንተ ጋር እሺ ምናምን እንትን በሹፍርና ነበር የተመዘገብኩት።
እሺ።
ም- የ- የለም አሁን
እስኪ የተመዘገቡበትን ስልክ ቁጥር ይንገሩኝ።
ዜሮ ዘጠኝ አርባ አምስት አርባ አምስት አርባ አርባ አንድ አርባ አርባ አንድ ሰማንያ ዘጠኝ
እያየሁልት ነው።
እም።
እሺ መሐመድ አዎ ተመ- አዎ።
ተ- ማስታወቂያ በስነስርዓት ተጽፎሎታል። ነገር ግን አዎ።
የስራ ጥሪ እየመጣ ስላልሆነ ነው በሹፍርና አዎ።
በሚመጣ ሰዓት ግን የጽሁፍ መልእክት ነው የምንልከው። የጽሁፍ መልእክት ሲደርሶት ይደውሉ።
አዎ፣ አንዴ ደር- በተጨማሪ ደርሶኝ ነበረ እሺ
ደርሶኝ ነበረ። አጋጣሚ በቃ እንደውላለን ብሎ በዛ ናል እኔም ሳልደውል ቀረሁኝ።
ምን ሌላ ሌላ- ባለሙያ ተልኮበት ነበረ?
ሌላ ማል- ባለሙያ ተልኮ ነበር። እኔ ዘገየሁኝና ኦኬ፣ ተላከ።
አዎ፣ ጽ- ልክ እንደ ላከን የጽሁፍ መልእክት ልክ እንደ ላከን ወዲያውኑ መደወል ይኖርቦታል። እ፣ እሺ አይ የዛኔ ስራ ላይ ነበር ኦኬ፣ ስራ ላይ ነበርኩኝ ለቀኩኝ። አጋጣሚ ያው ወደ ለዛ ነው አሁን ድንገት እናንተ ጋር ክፍት ቦታ ካለ ለማስታወስ አይሆን ነው።
በቃ አሁን ላይ የመጣ የለም። ነገር ግን ሲመጣ እናሳውቆታለን። እ፣ እሺ።
በተጨማሪም ቴሌግራም ቻናላችን ላይም post ስለምናደርግ እዛ ላይ እሺ።
መከታተል ይችላሉ። አሉት አይደለ? ቴሌግራም ቻናል ቴሌግራም ሰራ ለጊዜ የለኝም ለጊዜው በቃ ስለዚህ እ፣ text አድርግሎታለሁ። join በቃ እሺ ያድርጉ።
እሺ እሺ፣ መልካም ቀን።
thank you እሺ ቻው